Hello ወይ ረዱ ወይ ጻድቁ፣ እሺ ምን አስቸገራችሁ?
እንትን የ monitor ላይ መምጣት ያለበት application በሙሉ ቲቪ ላይ ነው።
አዎ እኮ drag እያደረጋችሁ ሰዱት። ወደ monitor ኡ እኮ መምጣት ትችላለህ።
እህ እ፣ ከ- Okay።
ከቲቪው ላይ
መምጣት ይችላል።
አዎ አዎ፣ እንደዚህ just application ኗን ብድግ ታደርግና ማስጠጋት ነው ወ- ወዳለበት ወደ display ወዳለበት ማለት ነው።
Okay። አሁን display እንትን monitor ላይ ምንም እያለ- እያደረገ ስላልሆነ ገብቶኛል እያየሁት ነበር ፎቶ የላከውን ከታች ምናምን አለ ይመጣል እኮ አይተኸው ከሆነ እታች task bar ላይ ይመጣል ግን ምንድነው የምትፈልገው ከሆነ ከቲቪው ላይ display ሳታደርግ ወደዚህ drag ስታደርገው ወደ cashier ኳ ላይ ይመጣል የተገናኘ አይደለም
የተገናኘ ነው።
አዎ ይመጣል ስለዚህ ከአንዱ display ወደ አንዱ display እንትኗን click አድርገህ መውሰድ ነው
Okay። እሺ፣ እንደዛ ብሎ አሳይቶት ነበር ሞክሩትና እምቢ ካለ እናሳያለን እሺ፣ እሺ።
እሺ እሺ